hello ጤና ይስጥልን ቤት ቤት
ሄሎ ሄሎ
አቤት እሺ ምን ነበር
ቦነስ ነበርና አልተለቀቀም።
እሺ ንገረኝ cashier code ኡን ይዘከዋል
አዎ እሺ ንገረኝ cashier code ኡን አስር አስር
አስራ አንድ አስራ አንድ ሰማንያ ስምንት እሺ
ዘጠና ሁለት ዘጠና ሁለት
እስከ መቼ ነው ግን እንደዚህ?
እ፣ እስኪስተካከል ድረስ ነው እስከዛኛ ችግር የለውም
ምን እናያለን።
እስከሚስተካከል
system ኡ እስኪስተካከል ነው
ነው?
በፊት እንደምታዩት ይሆናል አርባ ብር አለው እሺ
አርባ ብር ነው አዎ ተመላሽ አለው
ተካፍሎ ግን ከሀምሳ ምናምን ወር ነው የመጣነው።
አዎ ምንድነው መሰለክ void አለው void ሲኖረው ይቀንሳል total ኡ ምን ሲኖረው?
ቮይድ
አሀ postponed አዎ እኮ postponed ሲሆን ሃያ አራት ሰዓት ሲቆይ void አይደለም የሚሆነው
አ አዎ void ስላለው ይቀንሳል total ኡ
እሺ እሺ እሺ እናመሰግናለን